አቤት ሄሎ
ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምንደውልለት
እሺ
ፍየል ባርና ሬስቶራንት ነው
ፊል ቤት
እሺ ደንበኛችን ሰሞኑን በ text ቢጃ ID ደርሶታል
አ
ሰሞኑን በ text ምን?
የኢት- የ- የቢጃ መለያ ቁጥር የ- ተ- ተልኳል ደርሶታል
ምን
መለያ ቁጥር ደንበኛችን በቴክስት
እሺ
ደርሶታል በቴክስት